የለውጥ የሚስጥልን ብስክሌት
ብስት ቤት ሁልሽ ያልገባም እኮ ወንድሜ
እ ብስት ቤት ብስት ቤት ሁለት ሺህ አልገባልኝም። እሺ አንዴ ጠብቀኝ። ዲፖዚት ነው
hello withdraw አርጌ ነው። እሺ የቤት ቤት ቁጥርን ንገረኝ።
ይሄ ነው።
እ፣ ይቅርታ ስለማይታየኝ ነው። ትነግረኛለህ?
እሺ ዜሮ ዘጠኝ ዜሮ ዘጠኝ
አስራ አንድ አስራ አንድ አርባ ስምንት አርባ ስምንት ዜሮ አንድ ዜሮ አንድ ዘጠና ዘጠና። እሺ ስንት ብር ነው?
ሁለት ሺህ ብር
ስንት ብር ነው?
ሁለት ሺህ ብር ስትል እሺ መቼ ነው ዊዝዶ ያደረግከው?
አ፣ ሶስት ቀን በፊት ነው።
hello አ፣ እ፣ process ላይ ነው ያለው። በ SantimPay ነበር አይደለ ዊዝዶ ያደረግከው?
አ፣ በቃ እንደገና አሳውቃቸዋለሁ። እሺ አሁን ትንሽ ቆይቶ ይገባልሃል።
ምን እንደዛ አለ። ከሰ- ደግሞ አልገባም እኮ ምንድን ነው?
አዎ እስቲ ቆይ አሁን ላሳውቃቸውና
አ፣ እነግርሃለሁ።
አለ
እሺ